Hello hello hello hello hello
ይሰማኛል። ሄለው
ዋሽንግተን አዎ፣ አዎ ነው።
እሺ ማሙሽ እርቁ የሚባል ታካሚ እናንተ ጋር ተመርምሮ ነበር። ከዘውዲቱ ነው የምደውለው።
እሺ ምን ነበር?
CT scan ተነስቶ ነበር። abdominal pelvic CT with contrast የ-
እ ስልክ ቁጥር ልስጥሽ የ MRI ክፍል እሺ ዜሮ ዘጠኝ ሰማንያ ስምንት
አንድ ይቅርታ ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ሰባት ሰማንያ ሰባት ሰማንያ ዘጠኝ እሺ thank you